ሄሎ ሄሎ ሄሎ ወየውን እንዴት ነሽ?
አለሁልህ። እንዴት ነህ?
አለን አለን። ክላስ ገብተሽ ነው?
አዎ ነበርኩኝ። ትናንት ደውዬልህ ደውልኝ ብለኸኝ
ኢቤክስ ላይ
እ በፊት ቤት ነው ባይደወልኩልህ እ፣ እኔ እኮ ሞከርኩ። ከዛ በኋላ በተደጋጋሚ ሞከር ሞከርኩ እምቢ አለኝ።
እ፣
እንዴት ነው ዛሬ ብስራተ ገብርኤል ሄደን
ሄዳችሁ ነበር? ሰሚት አሁን መስሎኝ ገና ኖ ኖ ብስራተ ገብርኤል
እ፣ አሁን ገና እየተመለስኩኝ ነው። አ ምንም አይልም። እዚህ ምስክር ኦፍ ቱሞሮ አለ ባይዘ ተቀምጫ ካዶት አጠገብ እ፣ እ፣ ከሴንተራችን አጠገብ ሶፍት ሞሮ አለ። እዚህም
ኧረ እባክህ በእውነት ከኛ በታች እና- ሄድክ እዛ?
አዎ ሰጠን። ብስራተ ገብርኤልም international school አለ ከጀርባ እ፣ ጋር ሰጠን። ሁለት መቶ ሀምሳ የሚሆን flyer ደረስን።
ኧረ እባክህ
የሆነ አሪፍ ነው ታዲያ። እና እንዴት ነበር እንትኑ ሰዎቹ ሰዎቹ
እኮ እንዳልኩሽ እንደ ትናንትናው ባይሆንም አለ ቆንጆ፣ ምንም አይልም።
እንደ ትናንት አይሆንም። እ?
የተወሰነ ስልክ ቁጥር ተቀብያለሁ። ምንም አይልም።
አይ አሪፍ ነው። ከማን ጋር ነበርክ?
ሮዛ ነበረች እና አንድ ማናት coach ነበረች።
እ፣
coach ኦች እ፣ ሊያግዙን ብለው
እ፣
አንድ coach ከኛ ጋር መጣች።
አይ አሪፍ ነው።
hello ወይዬ አሪፍ ነው አልኩ።
አዎ አዎ እ፣ በቃ ስገባ ደግሞ እ? እ? ምን ማድረግ አልከኝ?
ያለብን follow up ማድረግ follow up ማድረግ ያለብን- ያለብን ካ
የኔ ምን አልከኝ? ሄሎ
ሄሎ ሄሎ ይቆራረጣል።
follow up ማድረግ ካለብን follow up እንድናደርግ እ፣ ነገ ነው መደወል ያለብን። ስለዚህ እደውልሻለሁ።
አሁን እናደርጋለን። ነገ ነው ግን ዛሬ አይደለም።
ገባኝ እኮ ነገ follow up ማድረግ ስላለ እደውልሻለሁ ያልኩሽ።
ነገ እደውልሻለሁ።
እ፣ በሽ text አደርግልሻለሁ።
እ፣ እየተቆራረጠ ነው በጣም እ፣ በጣም እሺ እኔ